Hello Hello፣ ሰላም እንደምሽ ሰላም ጤና ይስጥልን ቤስት ቤት።
Withdraw አድርጌ ወደ ቴሌብር አልገባልኝ ነበር።
እሺ ስንት ብር ነበረ?
አንድ ሺህ ብር አምስት መቶ ብር እና ሀያ ብር
አንድ ሺህ ብር አምስት መቶ እና ሀያ ብር pending ብሎ ቁጭ ብሏል።
መቼ ነበረ ያደረከው?
መች ነው ያደረኩት? ትናንት ትናንት።
ቤስት ቤት ቁጥሬ ነው።
አ
እሺ ቼክ ላደርግሻ እንዴ ጠብቀኝ።
ጃ ቴንክ ወይ ካስተያዘኝችኝ አማን ወይ እንዴት ነህ? እግዚአብሔር ይመስገን። ይሄ ብርሃን ባንክ ይባላል። ከቴሌ ብር ወረፋ ስለማይኖር ንግድ ባንክ አትሄድም ማለት ነው። አይተሃላ? ንግድ ባንክ ሰልፉ መከራ ነው። ሄሎ
ቆይ አንዴ ቼክ እያደረኩልህ ነው። እሺ
እዚህ ወተል ማይቀር አሁን እኔ እንደ ቤቴ ነው ሄድኩኝ። አቦ ቦሩ መደ- ቦሩ ተኝዱ አይጎ ነው ነንገላ ነው ሰም ወላሂ እንደዛ ይሻላል። ጓደኛዬ ደውልልኝ።
ስንት ስንት ብር ነው ያልከኝ? Hello ከዚህ ወስደህ ወይም ስንት ስንት ብሩ ነው ያልገባለት?
የአንድ ሺህ ብር እና አምስት መቶ ብር እና ሀያ ብር pending ብሎ ተቀምጧል። አዎ። የሁለት አድርጊ ለቤት ምንድን ነው? ኧረ ወላሂ ሆኖ ኧረ በእናትህ ደውለህ ደውለህ እንትን ማለት የሚበቃኝ ነኝ። ችግር የለም። ቴንክ ዩ።
እሺ በቮቸር ነው ሀያ ብሩ የተደረገው። አ?
በቃ የቮቸሩን ሳይሆን ሁሉም
ሁሉም በቮቸር ነው።
እሺ፣ ቆይ እስቲ አንድ ሺህ ብሩን ቆይ አላገኘሁትም። አዎ በቮቸር ነው ሁሉ ቤስት ቤት ስለዚህ ላይ ነው ግድ የለውም።
የምታውቁት ወይስ ቤስት ቤት shop አለ በአካባቢያችሁ?
አላ እዛ ሄዳችሁ ብሩ መውሰድ ትችላላችሁ። Voucher code ኡን ስትሰጡት እ
ብር ይሰጣችኋል cash። ቤስት ቤት shop ካለ ማሜት በአካባቢያችሁ።
ልጨምርልህ አ ሊድ እና እዛ ሱቅ ልውሰድ አዎ።
Voucher ነው የተቆረጠው አዎ በ voucher ነው።
እኮ ወደ ሳንቲም ፔ መቀየር አልችልም
እ፣ ብሩን ወደ account deposit አድርገህ መልሰህ ግን ማውጣት ያስቸግራል። ትንሽ game ካልተጫወትክ አይለቅልህም system ኡ።
ነው እንዴ አዎ ስለዚህ እዛ እዛ በልውሰድ ሄደህ ማለት ነው መውሰድ በ voucher ትችላለህ። አዎ ካለ እዛ ሄደህ መውሰድ ትችላለህ።
መልካም እሺ እሺ፣ እናመሰግናለን።